hello ጤና ይስጥልኝ ሰላም ነው ከእነሱ አምቡላንስ ይዘን ለመምጣት ይችላል።
ሰላም ነው እናቴ?
እግዚአብሔር ይመስገን hello
ሌላ አምቡላንስ ፈልገን ነበረ ማ ከየት ወዴት ነው የፈለጋችሁት
የ- የት ነው ይዞናት የምንሄደው? አሁን ንገረኝ። ጦር አንድ የማቆስ
እሺ እሺ
አምቡላንሱ ይምጣ አይደለ? በቃ ይዘን እንመጣለን። እዛው
እዚህ ምን ይባለ ሄሎ ማ ወይ እሺ አንድ አንድ መ- እ፣ መቤት እንትን ነው ማን ነው ስሙ? በእናትህ ሆስፒታሉ ይህ አሁን የገባንበት የዶክተር ዳዊት ሜድስታር
ከ- ሜዲስታር ሜዲስታር ነው የሚባለው ሆስፒታል ሆስፒታሉ እ፣ ክሊኒክ ሜድስታር የምትባል ክሊኒክ አለች አይደለም? ሀያ ሁለት ዘሪሁን አጠገብ ሀያ ዘሪሁን ሁለት አጠገብ አዎ፣ ዘሪሁን።
ኤልሳ ከ- ከኤልሳ ሬስቶራንት አለፍ ብሎ አ እሺ ከዛስ ከሜዲስታር የት ነው አሁን ከ- ከሜድስታር እ፣ አቃቂ ነው
አቃቂ ቢሄድልን ደስ ይለናል።
አቃቂ ቤጂንግ ጥሩነሽ ቤጂንግ okay ጥሩነሽ ቤጂንግ አዎ አዎ እየደወልኩላችሁ ነበረ እሺ
እ አስቸኳይ ነው የምትፈልጉት አሁን አይደለ አሰፋ እንደ- እንደውም እኮ እዚህ ሻላ ጀርባ ላይ እናንተ እንትን አው ይኸውልህ አሁን አምቡላንስ እየመጣ ውጪ የሆነ ነበር እኮ አምቡላንስ ወደዛ እ፣ አይ፣ ውጪ የሆነ አምቡላንስ ልልክላችሁ ነበር። ኦክሲጅን ስለሌለ ኦክሲጅን ጭኖ መሄድ ስላለበት ወደዚህ አዎ።
እየመጣ ነው። ኦክሲጅን ጭኖ ይመጣል።
okay እናንተ ያላችሁበት አሁን መ- እንምጣ ለ- እኔ አሁን ደርሻለሁ already አሁን ሻላ አካባቢ ነው ያለሁት እም፣ ምን ለማድረግ እናንተ አሁን ማለት ይዘን ይዘነው ለመሄድ የምሰጡን አምቡላንስ እኮ እስኪመለስ ድረስ የምትጠብቁ ከሆነ አዎ እየመጣ ነው። ኑና መሄድ መሄድ ትችላላችሁ። ከይሰ እኔ ይኸውልህ፣ በሻላ በኩል በመውጫው በኩል አይደለ እንትናችሁ በታችኛው በታችኛው ሻላ በታችኛው በታችኛው በር
በታችኛው አምቡላንስ በር አምቡላንስ የስ- በር ላይ አም- አምቡላንስ የቆመ ብዙ- አምቡላንስ ብዙ አምቡላንስ ይቆም ነበርና የለም ዛሬ ለዛ እኮ ነው ማ- አንድም አምቡላንስ የለም እኮ ለስራ ወጥተው ነው።
እሺ እ፣ ከሱ ፊት ለፊት ያለው ነው በራችሁ አይደለ አዎ አዎ።
እዛው ደርሻለሁ አሁን እኔ።
ነጭ እ፣ ወይም ሽሮ መልክ የተቀባ አዎ፣ አዎ። okay ውስጥ ናቸው አምቡላንሶቹ። ለዛ ነው ለካ። እሺ በር ላይ ነኝ ጠይቅና- ያለሁት። ልግ- ልግባ?
አዎ ግቡ ግቡ።
okay።
እሺ ተነጋግረን ነው አለች። ቆይ፣